Hello? hello hello
hello ሰላም ጤና ይስጥልን።
hello አብደላይ ሁሴን
አቤት።
ከዊ ፕላስ ድርጅት ነበር የደወልኩት።
እሺ application አችን ላይ ተመዝግበው ነበር አይደል?
አ እ፣ በአሽከርካሪነት ነው ወይስ በተጠቃሚነት ነው የተመዘገቡት?
እ፣ ያው እኔ አሽከርካሪ አይደለም።
አይደሉም?
ዝም ብዬ ቲክቶክ ላይ ሳገኝ አውርጃው ነው።
አሀ
ዝም ብዬ እንደሱ ለመጠቀም ከሆነ user የሚል አለ። ዊ ፕላስ solution user የሚል አለ። ተጠቃሚ እርሶ ስለሆኑ ዊ ፕላስ solution user የሚለውን በማውረድ እ፣ ተመዝግበው አገልግሎቶቻችንን መጠቀም ይችላሉ። እንዲሁም referral code ም እዛው ላይ ያገኛሉ። አሸናፊ የሚያደርግዎትን እሱን ለሰው በመላክ እድሎን ይሞክሩ። እ፣ provider የሚለው ግን ዊ ፕላስ solution provider የሚለው አሁን እርሶ ተመዝግበውበት ያለው አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ነው።
እሺ፣ እሺ እቀይረዋለሁ።
እሺ፣ በጣም እናመሰግናለን። መልካም ቀን።
አሜን። እሺ እሺ